ትልቅ ሰውዬ ነው ደግሞ ትልቅ ሰውዬ ነው። አዎ አዎ እንደዛ ደስ ይላል። እንደዛ አይነት ሰው እኮ
Hello፣ ሱራፌል እንዴት ነህ?
እግዚአብሔር ይመስገን።
አለን ትዝ- ትዝታ ነኝ። ያውቀኛል ትዝታ ሰላም ነሽ?
አለን እግዚአብሔር ይመስገን።
እሺ።
እ፣ የተላኩ target ኦች አሉ አይደል? group ላይ አ አይታቸዋል።
አ አ እና እነሱ በየቀኑ ያው የሚሰሩትን agent እና merchant አ በቀን ቢያንስ target ኣችሁን ማሟላት አለባችሁ እና በቃ daily አይዞሽ።
ለኔ እ፣ ትልክልኛለች ለማን አንቺ በዛኛው በቀደም በላኩልሽ ነው አይደለ?
በቀደም በላክልኝ ማለት ነው። ልክ በቃ ባለፈው በላክልኝ agent ና merchant ልክልሻለሁ።
ለይተህ ኮዶቹ ምንም ችግር የለም።
አሁን ትናንትና የሰራው ምናምን ካለ system ላይ አይ አሁን አላችሁ።
እንትን group ላይ ልካ ግን አይ ለአንቺ እኮ active የሆነው ነው አመልክልሽ አይደል?
አዎ active የሆነውን የመዘግባችሁ በቃ ዛሬ ነው አሁን ትላንትና የመዘገብነው ምንም ስለማያደርግ ዛሬ active እያደረኩ ነው። ማታ ልክልሻለሁ።
አዎ active ለሚሰራበትን daily መላክ አለባችሁ። ምክንያቱም እዛ መዝግበን ያላችሁ ስለሆነ የምልኩት እዚህ system ላይ ስለማይታይ አ system ላይ ስለ ችግር የለም። እኔ በቃ አሁን ማታ ማታ ልክልሻለሁ። ችግር አዎ፣ የለም።
ማታ ማታ ሁሌ daily ላክልኝ።
እሺ፣ ካለ አለ።
ላክልኝ።
ምንም ችግር የለም። ልክልሻለሁ።
እሺ ሱራ እሺ፣ እሺ፣ እኔ ናትሻ አመሰግናለሁ።
ችግር የለውም።